ጤና ይስጥልኝ ሰላም። አርብ ዕለት ወይ ቅዳሜ ዕለት መሰለኝ ከቴሌብር ወደ ቻፓ ዘጠና ብር transfer አድርጌ ነበር።
ማለት ወደ ቤት ግን- ያስገቡት አ ግን ወደዛም አልደረሰም። አየር ላይ ነው የቀረው።
መቼ ልታ ነው? አርብ ዕለታ አ አርብ ወይ ቅዳሜ መሰለኝ በዚህ ቁጥር ማለት ነው።
ስንት ብር ነው?
ዘጠና ብር መሰለኝ ዘጠና ወይ ዘጠና አምስት ዘጠና ብር ወይ ዘጠና ወይ ዘጠና አምስት መሰለኝ አርብና ቅዳሜ ዘጠና ብር ከነጭራሹ አላስገቡም።
እኮ ትላንትና ግን የለም።
ዘጠና ብር ነበር ገብቷል።
አይደለም የትናንትና የለም አየር ላይ ቀረ ነው። አርብ ዕለት መሰለኝ የትላ- መጀመሪያ የአርብ አርባ አምስት ዕለቱ- ከዛ ሀምሳ አ አርባ አምስቱም ሀምሳውም ገብቷል።
ወደ እኔ ግን ወደ account ኡ ግን አልገባም።
አዎ Win Win የተጫወቱት አይደል? Win Win ደውሎ ያዋሯቸው። እሺ እሺ እሺ፣ እናመሰግናለን።